ጤና ይስጥልን ቤተሰብ ቤት
ቤት ቤት የት እንደን ሰላም ነሽ?
ሰላም
የሆነ ሀምሳ ብር ዲቦ ሰጥ አድርግቼ እስካሁን አልገባኝም። እንደን እሺ መቼ ነው
ማታ
እሺ ቆይ አንዴ ልልክ እሺ ቁጥሩ ቁጥሩ ልንገር በታ አዎ ትነግረኛለሽ ንገረኝ አሁን
ላይ እሺ
ስልሳ እ እ
ስልሳ አንድ ይቆራረጣል ዜሮ ዘጠኝ ስንት ስልሳ አንድ ስልሳ አንድ እሺ ዘጠና ዘጠኝ ዘጠና ዘጠኝ ዜሮ አምስት እ እ ዜሮ አምስት ዜሮ አምስት
አስራ ስምንት አስራ ስምንት እሺ ሀምሳ ብር ነው
ሀምሳ ብር ነው የት እሺ check እያደረኩልህ ነው እሺ
ምን ያክል ይኸው ገብቶልሃል check አድርገው ሀምሳ ብር አይ፣ አይ።
እሺ